ጤና ይስጥልኝ። አሪፍ ቤት ሰላም ነው። የዋኮ ምን ልርዳዎ ሰላም ነው። ወደ ብራቦት ሶስት transaction እንትን ብሎብኛል። fail አድርጎብኝ ሳይገባ ቀርተዋል ማለት ነው።
እሺ ደሜ
በስልክ እና እንትን screenshot ልኬላቸው ነበር ትናንት፣ እስካሁን ግን አልገባም።
እሺ ደሜ በስልክ ቁጥር ነበረ ያስመዘገቡት እኛ ጋር።
አዎ አዎ፣ አንዴ መስመር ላይ ጠብቁኝ እንደሌለሁት እሺ አንድ
ተስፋ ወልዳይ ነው።
አዎ አዎ
እሺ አንድ ሺህ ብር አንድ ሺህ አንድ መቶ ብር እና ዘጠኝ መቶ ብር ነው አዎ
እዚህ ጋር ተመዝግቦ ተላልፎለታል። ያው ለይተዋል ብዬ ነው።
አዎ ወረፋ ስለሚኖር በወረፋ ውስጥ ነው የሚስተናገዱት። ለዛ ነው ተሰርቶ ሲጨርስ በእኛ በኩል እኛ ራሳችን ደውለን እናሳውቁታለን።
እሺ እሺ ሌላ መረዳት ነገር አለ?
ለም በቃ እሱ ነበር።
ስለዚህ እናመሰግናለን። አገልግሎት ሄዳለትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ